ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች። ከዳር ነኝ። እባክዎን ልርዳዎ?
ሰላም ነሽ እማኮ?
አለሁ እግዚአብሔር ይመስገን።
አለን ዊዝድሮ አድርጌ ነበር።
እሺ፣ የቤት ቤት ቁጥር የቱ ነው? ይሄ ደወል ይሄኛው የደወልኩት ስንት ሰዓት ነው የምንሄደው?
ስንት ብር ነበር አባት?
አርባ አምስት ሺህ
እሺ፣ ትላንት ነው እ?
የትላንት ነው?
አሬ ዛሬ ነው።
እሺ እሺ አንዴ confirmation ከማድረግ በፊት እንትን ስለሚያስፈልገው ነው check ላድርገው እና እሺ አካውንትን አንዴ ቼክ ላድርገው። እሺ አደር እሺ እሺ አባ። hello ወይ እሺ የሚገባበት የቴሌ ብር ቁጥር ተመሳሳይ ነው አይደለ? አንድ አዎ።
ዘጠና አምስት ሀምሳ አምስት ዜሮ ዜሮ እሺ አዎ እሺ ገብቶልሃል አይደል? እሺ እኛም እናመሰግናለን። መልካም ቀን ይሁንልህ።